ሄሎ ሄሎ ተቋረጠብን።
ይቅርታ ተቋረጠ። እንግዲህ እሺ application ኣችን We Plus Solution Provider የሚል application አለን። ከሱ ላይ አዎ።
Play Store ወይ ከ App Store ላይ አውርደው መመዝገብ ይችላሉ።
እሺ፣ በተጨማሪም ደግሞ እና የቴሌግራም ቁጥርም አለን።
አ፣ ኦንላይን ታደርጉታላችሁ እዚህ አውርጄው?
አሁን ላይ ምንድነው customer ላይም ገና እየሰራን ስለሆነ street pickup ነው የጀመርነው።
ገና ናችሁ።
ተሽከርካሪዎችን እየመዘገብን ነው። street pickup ግን already በቃ ጀምረናል። የሚሰሩ ልጆች አሉን።
እሺ፣ አዎ ለሱ ነው እኮ የምልህ። እኛም አሁን የእንደዚህ አይነት ለጀማሪ ሲሆን እኛ እንፈልገዋለን። ለምን ስለማይቆርጥብን ማለት ነው። አሁን አዎ፣ እንደዛ ነው። street pickup አለን አሁን ላይ እየሰራን ያለ ነው።
street እሺ፣ አዎ፣ የ application ኑ አሁን ላይ ቀጣይ እንጀምራለን ወደ ስራ። አሁን አስታ- አሸንቼ በቃ እየመዘገብን እሺ፣ ስለሆነ ነው። ጥሪ ማዕከልም አለ፣ ሁሉም አለ።
እሺ።
text የማረግሎት ቁጥር አለ፣ የቴሌግራም ቁጥር። በሱ document መላክ ከፈለጉ መላክ ይችላሉ። በተጨማሪ ደግሞ አዎ፣ ማንኛውም ሀሳብ፣ ጥያቄ፣ አስተያየት ካሎትም ደግሞ በዛ መጠየቅ ይችላሉ። ልላክሎት፣ ቴክስት እሺ።
ላድርግሎት።
አዎ፣ እሺ text አድርግልኝ በቃ።
እሺ፣ መልካም የስራ ቀን